በጥበብ ታምር ተደረገ ደቀምቶት ብዙ አደገ የጥበብ ስራ ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰል ተነሱ ዓለም ገሰገሰ በጥበብ ጎዳና ስፍራውን ተቀማ ጅሬትን በሽታ ድል ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ ሳትበረታ በዛ መስላ አየት ቀርቶ በጥበብ ታምር ተደረገ ደስታ ምቾት ብዙ አደገ የጥበብ ብራንደው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰም ተነሱ በአየር በምድበቅ በሁሉም ማለት ያልታሰበ ምቾት ሳይንስ አስገኘ በአየር በምድበቅ በሁሉም ማለት ጨረቃ ድረስ መሄድን ሞከረ ሰው ተመራመረ በጥበብ ተራቆ መሻሻል ራበው ጥናትን ጀመረ በጣም ተደረገ ከምሸት ብዙ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ እና ብቻ ነው የሚያምንን የተከታተለው ስራ መድኃኒት ስንትና ብቻ ነው የሚያምንን የተከታተለው